ሄሎ ጤና ይስጥልኝ። ሰላም ነው?
አለ እ ከናሪ ቴሌኮም ነበር የምደውልሽ። ቴሌብር ተመዝግበሽ ነበረ።
አ እየሰራሽበት አይደለም አይደል?
አ balance እንድታስገቢ እንድትሰሪበት active እንድታደርጊው ነበር የደወልኩልሽ።
አ
balance እንድታስገቢ እንድትሰሪበት ነበር የደወልኩልሽ active እንድታደርጊው። ሄሎ ስራ የለውም እኮ ሰፈሩ።
Okay፣ ስራ የለውም።
አ ጎንደር ሰፈር ነው።
አ ሱቁም አዲስ ነው።
Okay። እና አትሞክሪውም? ያው ታፔላ ምናምን ለጥፈሽ ምናምን አ መለጠፍ ለጥፍ ለጥፍ ያለው እኮ የቴሌ
አ
ለጥፍ ያለው ግን የአየር ሁኔታው ገና ሱቁም አዲስ ስለሆነ
Okay።
ቀስ ብሎ ይለምድልሻል ብለውኝ ነው እንትን ያልኩት።
አዎ። እና አልለመደልሽም? check አላረግሽውም?
ምን ጠያቂም የለም።
አ በቃ እሺ፣ እንትን ሲልልሽ ሲስተካከልልሽ ደውይልንና active እናደርግልሻለን።
ኧረ ችግር የለም። ሲመጣማ ችግር የለም። ራሴ እደውላለሁ።
እሺ፣ እሺ እናት፣ እሺ እናቴ።
እሺ መልካም ቀን። እሺ።